ይስጥልኝ። ቅድስት ነኝ አብ ኧረ ጤና ይስጥልን driver ደምሰው ነኝ።
እሺ ደምሰው order number ስልሳ ስምንት ዜሮ ዜሮ ስልሳ ስምንት ዜሮ ዜሮ እሺ
የ customer አድራሻ ቀጨኔ መድኃኒዓለም ነው።
እሺ
ስለዚህ ያው እንደሚሆን አድርጉልኝ።
ሊስተካከልልኝ ነው።
ኧረ እኔ ግን የመድኃኒዓለም ነው እሺ ልጅም ቅድ- እዚህ ጋር የገባውና customer ኡ ያለበት ቦታ የተለያየ ነው ነው አይደል?
አዎ አዎ ሀያ ሁለት ነበር የሚለው ስደውልላት ቀጨኔ መድኃኒዓለም ነኝ አለችኝ እህቴ።
location check አደርገዋለሁ location
እሺ እሺ እሺ ቆይ hello ደምሰው ዘጋው